hello hello፣ አቤት።
ጤና ይስጥልን።
አብሮሽታን
እ እንትን የሆነ FAW አይተን ነበር እናንተ ጋር ቲክቶክ ጋር ማለት ነው።
አዎ FAW
አ T ሰባ ሰባት B ሰባ ሰባት አዎ አባ የቆየ post ነው ያየኸው።
እና አ- አዎ።
የላችሁም አይደል ልጃችሁ ጋር?
አሁን እጃችን ላይ ፋኦ የለንም። አዎ እሺ እሺ እሺ አባ